ሄሎ ጤና ይስጥልኝ ጤና ይስጥልኝ አቶ ታደሰ ነጋሽ ከአሪፍ ቤት ነበር የምደውልዎት ከአሪፍ ቤት ነበር የምደውልዎት እሺ ሁለት መቶ ብር deposit ለማድረግ እንደሞከሩና እንዳልገባሉ ታሳውቀውን ነበረ አዎ አሁን ስለተስተካከለ እሱ ለማሳወቅ ነው
okay እና ተመለስ ምን ወደ አካውንት ወደ አካውንቶት ሳይሆን ወደ መላ ቤት ነው የገባው ደንበኛችን አ እሺ እናመሰግናለን መልካም ቀን